¿Qué tribu?
ሎ
ኧረ ተመስገን።
አብሮ ይስጥልን። ሰላም ሰላም እንዴት ዋሉ?
አለን። እንትን ከአዲስ አበባ ኮምቦልቻ ይኖራል ነገ የሶስት ሰው ደንበኛ ጠይቅልኝ ብሎኝ
አ ከአዲስ አበባ ወደ ደሴ ሌሎች ለነገ ነው የሚፈልጉት አይደለ?
አዎ ለነገ ወይም ለቅዳሜ ጠዋት
እሺ አንድ ጊዜ ጠብቁኝ እባክዎ።
እሺ
እ፣ ይቅርታ መስመር ላይ ያቆየሁት እያየሁልዎት ነበረ። እ፣ ነገሬ ወደ ደሴ ሙሉ ነው በረራዎቹ available የሆነ ቦታ የለውም።
አይ እነ- እሱማ check አድርገን ነበር ደውለን፣ ግን ብዙ ስብሰባ ነገር አለ መሰለኝ እና ተጨማሪ የሚሄድ በረራ አለ ብለውን ነው ድጋሚ የደወልነው።
አይ system ላይ እያየን ነበር። እኛ ጋር እንደዛ ከሆነ እኛ ጋር reflect አያደርግም እ፣ እሱ flight ማለት ነው። እ፣ ለነገ ነው አይደል? ከዚህ እንዴት ነው መነሳት የሚፈልጉት?
አ፣ ነገ ከዚህ ተነስተው መመለሻ አለ? one way ብቻ ነው መሄጃ ብቻ ነው።
መመለሻም ይኖረዋል።
እሺ መሄጃውን ካለው እዛው ላይ እንጨምረዋለን። ምንም ችግር የለውም። እ፣ ተጨማሪ flight አለ የተባለውን እያየሁልዎት ነበረ። reflect የሚያደርግ ከሆነ እኛ system ማለት ነው። እስኪ አንዴ ጠብቁ።
እሺ
አዎ እ፣ ሄሎ
አቤት ሄሎ እ፣ check ተኩሎ ስራ የለም እሱ flight እዚህ reflect አያደርግም። ተጨማሪ flight የለም።
መልካም። እሺ እሺ የተጨማሪ flight እንዳለ የለም። ተደውልን እናመሰግናለን። ሌላ መረዳት ነው ግን
የለም ነው ወንድሜ። መልካም እሺ።
እሺ መልካም ቀን